ሰላም ጤና ይስጥልን። ችብችብ ተባከሙ ለርደውን እናት እንትን ዲሊቨሪ መጥቶልኝ የአንደኛው ኮድ አልደረሰኝም እና ሲስተም ላይ አጣሁት። ትነግሪኛለሽ? ቆመዋል። እባክሽን
ኦኬ። ምን ነበር የቀረቡት ፕሮዳክት?
እንትኑ ተስፋ ቅቤ ኦቾሎኒ
ኦቾሎኒ። እሺ okay። ይዞት ወጥቷል።
አዎ ይዞት ወጥቷል። ቆሟል። ሌሎቹን እቃ ሰጠኝና የእሱኛው ኮድ አልደረሰኝም። ካ- ካ- ያለ ኮድ ደግሞ አይሰጠኝም።
application ኦት ላይ እኮ ነው check የሚያደርጉት።
አጣሁት። አይገርምሽም? አጣሁት። እሱም ነገረኝ እንዴት እንደማደርግ ስላጣሁት ነው አንቺ ጋር የደወልኩት እንጂ እዛው ነግሮኛል ልገ- በደንብ።
okay። application ላይ ገብተው ማጡት አዎ እንጂ እሱ በደንብ ነግሮኝ ነበረ።
መልሼ ልደውልልዎት። እሺ እሺ እሺ ይቅርታ።